Hello ጤና ይስጥልኝ።
አብሮ ይስጥልን።
የመኪና ሽያጭ የሚል ቲክቶክ ላይ አይቼ ነው የደወልኩላችሁ።
አዎ አዎ ማሊባባ አይደል?
አዎ ማሊባባ አዎ። እሺ ቪትስ ይኖራችኋል? ሁለ- ከሁለት ሺ ሁለት እስከ ሁለት ሺ አራት ሞዴል የሆነ ባንክ ያለበት እ ቪትስ አሁን የለንም። Compact
ኦ፣ ቪትስ ቢኖራችሁ አሪፍ ነበር።
እ፣ post እናደርገዋለን ሲገባ።
እ፣ እሺ መቼ እስከ መቼ ልጠብቃችሁ?
ያው በዚህ ቀን ይገባል ልልህ አልችልም። የሚገባበትን ቀን እኛም ስለማናውቀው፣ ግን ሲገባ ወዲያው post እናደርገዋለን። ማሊባባ dot net የሚለውን ቴሌግራማችንን join አድርገው።
Okay፣ እሺ፣ አመሰግናለሁ።
እሺ እሺ